ሄሎ ፍቅር ነኝ።
ሄሎ ፍቅር ሰላም ነው?
ሰላም እንዴት ነህ?
በቃ order ይዤ ነበር።
እሺ ሁለቱንም ንገረኝ።
ዘጠና አንድ ሀያ ዘጠኝ አራት ሰላሳ ስድስት ስንት አልከኝ?
ዘጠና አንድ ሀያ እና
ዘጠና አንድ ሀያ እሺ እና ዘጠና እና ሰላሳ ሰላሳ ስድስት ዘጠና ሰላሳ ስድስት
ዘጠና ሰላሳ ስድስት አዎ እሺ ትቀኛለህ። ሳሚ አሁን ለሁለተኛ ጊዜ ነው አይደለ? ተቃራኒ እየያዝክ አስወጡልኝ ትለው።
አዎ
አዎ ከዚህ በኋላ ግን እያየክ እሺ፣ በእናትህ እሺ። እንትን ሄሎ
ወይ እ፣ ሌላ ሄሎ እኔ ሙባረክ ነኝና
እ፣ order- order ከብዬ እስዬ ነ- ዘመድ ደውሎ አልፈልግም cancel ይደረግልኝ አለ።
እሺ ቆይ አንዴ ጠብቀኝ ሙባረክ። እሺ አንዴ ይሄን ልጨርስና አናግርሃለሁ።
እሺ፣ እሺ።
እሺ ሄሎ ሳሚ አስወጥቼዋለሁ። እሺ ይሄንን የሲምፕል ቢስትሮን እሺ፣ እሺ ፍቅር ይሄ ሞ check አድርጊልኝ pin ኡን ዘጠና ሰላሳ ስድስት
ዘ ሰላሳ ስድስትን አይልሃለሁ። ሙባረክን አገናኘኝ። ምንድን ነበር ያለኝ ሙባረክ?
customer ስልክ cancel ይሆንልኝ በኋላ እንካ እሺ order number ኡን ንገረኝ። ወይ ሙባረክ
ዘጠና አንድ ሀያ አምስት ስንት አልከኝ?
ዘጠና አንድ ሀያ አምስት እኔ አልፈልግም
ዘጠና አንድ ሀያ አምስት ነው አይደለ? ቆይ ቆይ ዘጠና አንድ ሀያ አምስት እሺ ሙባረክ አስተላልፍልሃለሁ። እሺ እሺ።
እሺ ሙባረክ